ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላም ነው?
ሄሎ ሄሎ ሰላም ነው?
አለን እግዚአብሔር ይመስገን።
ጥሩ ቤስት ትምህርት ቤት እንትን account ኤን አልከፍትም አለኝ ትምህርት ቤት ስትከፍት ምን ይልሃል ስትሞክረው?
password ኡን ሳስገባ በትክክል አላስገባም አለኝ።
በትክክል አላስገባህም አለክ?
አዎ።
ምናልባት ፓስወርድህን ረስተኸው ይሆን ወይ ተሳስተክ ስታስገባ?
አይ አሁን እንደዛ ሲሆኑ ፎርጌት ፓስወርድ የሚለውን ነገርም አለ። ግን ቁጥሩ አዎ።
ስታገባ አይልከኝም።
እሺ ሜሴጅ ቴሌፎን አይልክም?
አጋጣሚ ቢመጣም ቢመጣም እህ ትክክል ትክክል አይደለም ይለኛል።
እሺ እንትን ደጋግመህ ነካኸው እንዴ ፎርጌት ፓስወርድ የሚለውን?
አይ ጥያቄኛ አለካው ውቤት ና እንዴ ነው ለካው በቃ ድጋሚ አላከኝም።
እሺ ቁጥርህን ግን በትክክል ነው ያስገባኸው አይደለ? ዘጠኝ ብለህ ጀምረህ ነው ያስገባኸው? ዘጠኝ ብለህ ነው የጀመርከው ቁጥርህን? ምንድን ነው የሚለው? ከዛ message ይላካል ትንሽ ጠብቀህ ምናምን ነው ያለክ?
በትክክል አላስገባም አለኝ።
በትክክል አላስገባህም። እስቲ አለኝ screenshot አድርገህ ቴሌግራም ላይ ትልክልናለህ የሚልህን ነገር እሺ እዛ የ support ቴሌግራም ላይ ላክልና